ይስጥልኝ ወደ አቢሲኒያ ጤና ይስጥልኝ።
አሜን።
ከአሪፍ ፔ ነበር የምደውልዎት። ሎዛ እሺ።
እባላለሁ። እሺ እ፣ በ POS ኡ ምንም አይነት transaction የፈጸመው አይደለም እና ከሱ ጋር በተያያዘ ያጋጠመ ችግር ካለ ምንም እንዲህ ነበር ነው።
ያጋጠመ ችግር የለም። ማታ ላይ መጥታችሁ አዋሯቸው። አዎ፣ ቀን ስራ ምንም አይነት ስራ የለምና እሺ maybe እንግዲህ አሁን ስራ ሲኖር ነው መቼም የሚሰራው። ስለዚህ አዎ።
ስራ የለም፣ ማታ ነው ስራ ካ- ካለም የሚኖረው። ማታ- አዎ።
ማታ ላይ ያሉት ልጆችን መታቸው በአካል አዋሯቸው።
እሺ እ፣ ነገር ግን እርግጠኛ ነዎት ምንም ያጋጠመ ነገር የለም ፖሱ ላይ?
የለም የለም። ያው እኔ ሰርቼበትም አሁንም አሁንም ምንም ነገር ስለሌለ ሰርቼበት አላውቅም።
አዎ ቀን ላይ ቀን ላይ ብዙ ሰው አይመጣም፣ ብዙ አዎ።
አይገለገልም።
አዎ።
እሺ እሺ፣ እናመሰግናለን። በስምሽ ስሙን ማን ልበል?
ኤልሻዳይ እ?
ኤልሻዳይ ማን ማን አሉኝ? ይቅርታ ኤልሻዳይ ኤልሻዳይ። እሺ እናመሰግናለን።